hello ሰላም ነው እናት ተስፍሽ ይኖራል?
አዎ ማን ልበል?
ታገናኘኛለሽ? ይሁን
እሺ ከአዳማ እሺ፣ ተስፍሽ ስልክዎን ነው? ጽዮን ከአዳማ ጽዮን
hello hello ጽዮን፣ እንዴት ነሽ? ሰላም ነው?
አለ ሰላም ነው።
አለን አለን።
እ፣ አንደኛውን ቤት game እየሰራላቸው አይደለም እና ምንድን ነው የማይሰራላችሁ?
እንደ ጠዋቱ run አላደረገም አሉኝ።
እስቲ እንትን ላኪልኝ፣ በቃ እሺ፣ የ AnyDesk ላኪልኝ። እሺ፣ በቃ ይኸው ቴሌግራም ላይ ልኬ ይልሃለሁኝ እሺ፣ እና እዚሁ ላይ አውራኝ contact እንዳደረጋቸው accept እንዲያደርጉ እሺ፣ ጽፍልሻለሁ ቴሌግራም ላይ እሺ እሺ ተስፍሽ